ስለኝ ጉዳዩን ድርጅት ነው የደወሉት መስለው ያስብልኝ ስለኝ ያስተጋባል። ይሰማል።
ይሰማል። አዎ
ኦኬ፣ ሰራተኛ ፈልግ ነበረ፣ የቤት ሰራተኛ መልካም። እሺ የት አካባቢ ነው?
ወደ ጎፋ።
ጉፋ። እሺ እ በሳምንት ስንት ቀን ነው የሚፈልጉት?
ኦኬ፣ ሙሉ የላችሁም? ሙሉ ሰራተኛ ሁሌም የሚሆን አዎ በአጠቃላይ የለም። አዎ በተመላላሽ ነው ያሉት ባለሙያዎቻችን።
OK፣ እንጂ ሙሉ የላችሁም?
አዎ አዎ
OK። ሁሌ ማለት ተመላላሽ ሆነ ሁሌ ሰራ የለም? ከሰኞ እስከ ቅዳሜ
ከሰኞ እስከ ቅዳሜ አለ።
ወይም ያው ሁሌም ቢሆን ሳምንቱ ሙሉ ስድስት ቀን ነው የሚሰሩት በቀን ውስጥ ስ- በሳምንት ስድስት ቀን የሚሰሩ ከሆነ ደግሞ እ እስከ ስድስት ሰዓት ያህል ነው የሚሰሩት።
እ? እ?
ስድስት ሰዓት አይሰማም በጣም። ስልኩ ግን አይሰማም?
ጥራት የለውም። እ፣ ያስጋባል። ምን አዲስ?
እሺ።
በሳምንት መርሼ ልድ እኔ ልደውልሎት በዚህ ቁጥር ደውሎታለሽ